Hello Hello ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ከ We Plus Solution ነበር ምደውልልዎት ባለፈው link ልከንላችሁ ነበርና አይተውታል ወይ ልል ነው።
I don't know አላየሁም። እስቲ I'm gonna check Okay እሺ። ገ- ጥያቄም ካለዎት መልሰው መደወል ይችላሉ። እኛም እንደውልልዎታለን።
Fine። እሺ Okay እሺ። መልካም ቀን።
ቻው።
እሺ